ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይሰላል።
ዜና ሰላም ኮምፒውተር አዎ ነው።
ከው- ከዊ ከዊ ፕላስ ቴክኖሎጂ ነበር የምደውለው።
እሺ
ከሀምሳ በላይ ድር- አገልግሎቶችን ይዞ የመጣ ድርጅታችን ነው። ድርጅታችሁን በነጻ በእኛ አፕ ማስተዋወቅ ትችላላችሁ።
እሺ። ማን ማናጀሩ ወጣ ስላለ ወይ እም።
ሌላ ጊዜ ይደውሉልኛል ወይ እም።
ይመጣል ጋራ ልላ- አንትን link ኩን ልላክልሽ፣ ይቻላል በቴሌግራም ልላክልሽ፣ በቀጥታ message።
ይቻላል። ላኩልኝ በቴሌግራምም ቢሆን እሺ በ- ይላኩልኝ።
እሺ፣ በጣም አመሰግናለሁ።
እሺ አመሰግናለሁ።